Hello ጤና ይስጥልህ።
Hello ጤና ይስጥልኝ ዋሽንግተን አዎ
ከዚህ ከዘውዲቱ ነበርና እሺ
CT scan የጭንቅላት CT scan
With contrast ነው without?
እ?
ከመድኃኒት ጋር ነው ወይስ ያለ መድኃኒት? With contrast ነው ወይስ without?
ዶክተሯን ልጠይቃት እስኪ ከሁለቱንም ንገሪኝና እናወዳድረው ከማምጣታችን በፊት Without ከሆነ ሁለት ሺ ሰባት መቶ ነው።
እሺ With contrast ከሆነ ደግሞ ሰባት ሺ ስድስት መቶ
ሰባት ሺ ስድስት መቶ ነው ሁለት ሺ ምንድን ነው ያለ መድኃኒቱ አዎ ነው ያለ እንትኑ ደግሞ ቀይ መ- መድኃኒቱ ሁለት ሺ ሰባት መቶ እሺ ከመድኃኒት ጋር ደግሞ ሰባት ሰባት ሺ ሺህ ስድስት
እሺ እሺ መ- እንትናችሁስ እ፣ ቀይ መ- እም- እንትናችሁ አምቡ- አምቡላንሳችሁ አዎ አምቡላንስ በነፃ ነው።
Okay thank you ያለ መድኃኒት ሁለት ሺ አምስት መቶ ከመድኃኒት ሰባት መቶ ሁለት ሺ ሰባት መቶ ታ- ሶስት ሺ በ ያ ግን ሰባት ሺ ሰባት ሺ ስድስት መቶ አራት ሺ ዘጠኝ መቶ ስድስት መቶ።
መጨመር ሁለት ሺ ሶስት ሰባ አዎ መድኃኒትና ያለ መድኃኒት ዶክተሯን ልጠይቃታ አዎ ዊዝ Thank contrast you.
ነው ወይስ with without ብለው ይጠይቁ።
Without እና With contrast ከመድኃኒቱ እሺ እሺ እሺ ለማግኘት አመሰግናለሽ